ቤት ቤቲ ነው የምለው።
ጌሎ ጤና ይስጥልን ቤት ቤት ሰላም ነው።
ሰላም እዚህ ጋር ያሳየንም እንትን አድርገን ምን አውጥተን
ምን
ቪድሮ ስንት ብር
አሁን እሱን ነው አላስታውሰው በዚህ ስልክ ነው?
አላላም እሺ ሰባ አምስት ዜሮ ዘጠኝ አስራ አምስት
እሺ ሰባ አምስት እህ አርባ ስድስት ሀያ
ዛሬ ነው።
እም እና ማታ
እሺ ጠብቀኝ፣ check ላድርገው።
Oh, no.
አራት ሺህ ብር ነው የወስደው ያረከው።
እሺ ከዛ በፊት ከዛ በፊት ምንም ነገር የለም። አራት ሺህ ብር አራት ሺህ ብር ነበር። ሶስቱም ገብቶልሃል። ሶስተኛው አራት ሺህ ብር ነው፣ confirm ስላልተደረገ ነው። ዘጠኝ አስራ አምስት ሰባ አምስት አርባ ስድስት ሀያ ላይ አ ነው confirm አድርጌልሃለሁ። ገብቶልሃል። እሺ thank you መልካም ቀን።